Hello ጤና ይስጥልን። ከቤት ቤት ነው የምደውልልህ።
እሺ ሰላም ነው?
መልሰው ላልሽ ሁለት ሺህ ብር አዎ አዎ።
ድጋሚ draw ማድረግ ትችላለህ።
እ ድጋሚ draw ማድረግ ትችላለህ።
Okay እዛው ላይ ከ deposit ኡ ላይ ተጨመረ።
አዎ እዛው የቤት ቤት account ላይ እሺ አሁን ሁለት ሺህ ሶስት መቶ ሰባ አንድ ብር አለው።
Thank you። እሺ በቴሌ ብር ወይ በ CBE ብር መውጣት ትችላለህ።
አ፣ ቀ- ቀ- እና እኮ እኔም እዚህ በፊት በለመድኩት ነበር ሳውጤ ነበር እንደዛ። ቅድም ይሄ ወቸር ባልሽ እንዴት ነው እንደገባ እንጃ እንጂ።
እኮ አንዳንዴ እንደዛ ያደርግባቸዋል። በደንብ ያውና እንትን በለው። እሺ፣ እሺ ችግር የለውም።
ታንኪ ዩ።
እሺ እናመሰግናለን።
እሺ እሺ